ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት
እንትን ከ በልቼ ነበር እና ሁሉ ስፖርት እሺ እና withdraw አድርጌ እና ሊመጣ አልቻለም በቴሌ ብርም በባንክም
withdraw አድርገው ነው አዎ ግን ከሁሉ ስፖርት wallet ገብቼ የለም ብሩ
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን
okay ምን screenshot ላድርግ
ከ transaction history ላይ ያልገባልዎትን withdraw አድርገው ከሁሉ ስፖርት ወደ account ኡ ውስጥ አስተላልፎ ነገር ግን successful ብሎ ያልገባልዎትን screenshot አድርገው ይላኩልን በቴሌግራም
okay
መልካም ቀን